hello hello ሰላም ጤና ይስጥልን።
ሰላም ከችፍችፍ ነበር የምደውልሎት፣ ጃኒ ነው።
እ ከችፍችፍ ነበር የምደውልሎት።
አቤት አቤት ይቅርታ፣ ችፍችፍን ይጠቀሙ ነበር አይደለ?
አ መስተካከል ያለበት ነገር ካለ እንዳሳውቁን ነበር።
አይ ምንም የለም እየተጠቀሙ ነው አሁን ላይ።
አ
okay፣ ያሉትን ችግሮች እያስተካከልን ስለሆነ ይጠቀሙ።
እሺ እሺ መልካም ቀን።